ሰላም ይስጥልኝ።
ሄሎ ሄሎ እንትኑ ከብቷል። አቤት እማዬ፣
ዶንኪ ቲቪ ላይ የደወሉት ምን ልርዳዎት?
እባክሽ ብዙ የምትረጂኝ ነገር አለ። እግዚአብሔር ይርዳችሁ።
እሺ ምንድን ነው?
ይኸውልሽ አንድ ወንድሜ ሚስት ናት፣ እንደዚህ አልወለደች፣ ቤት የላት፣ ባሏም ያው ምንም ስራ ነገር የለውም፣ ምንም ነገር የላቸውም። ይሄ ሁለቱም ኩላሊቷ fake ሰርቶ ጥቁር አንበሳ ነው የምትገኘው አሁን ምንም ነገር እስካሁን እርዳታ ያደረጉላት ነገር አንድም ነገር የለም። አንድ ማሽን ነው አሉ። እንደው በአቅማችሁ ያክል እግዚአብሔር እኔም ትልቅ ሰው ነኝ፣ ወደ ሰማንያ ዓመት ይሆነኛል። ያ ወንድሜ ነው ማረጎ ነገር ሳጣ በእናንተ ደወልኩኝ። እግዚአብሔር ፈጣሪ አምላክ ይርዳችሁ ባካችሁ፣ እንደው ድረሱልን ባካችሁ። እሷም አንድ ፍሬ ልጅ ናት፣ አልወለደችም፣ አላቀፈችም።
አዎ እናቴ፣ እኛ አረብ የበጎ ሀገርም አድራጎት ሄዳ አረብ ሀገርም ሄዳ ተቃጥላ መጣች። ምንም ምንም የበጎ የረባ ነገር አድራጎት ያለች የበጎ አድራጎት ስራዎችን እንሰራለን። ግን አዎ።
ምንድነው የተመዘገቡ ወረፋ የያዙ ብዙ ሺህ ሰዎች አሉ። ከአንድ ሺህ አምስት መቶ በላይ ሰዎች ማለት ነው። በዛ ምክንያት ወረፋ በጣም ብዙ እየጠበቁ ያሉ አንድ አመት ሁለት አመት በላይ እየጠበቁ ያሉ ሰዎች አሉና በጣም ሰዎች ስለበዛ አሁን ምዝገባ አቁመን በዋነኝነት የእነሱን እየሰራ ነው። ግን ይህን ሰርተን ስንጨርስ ቲክቶክ ላይ ፌስቡክ ላይ ማስታወቂያ ስለምንሰራ ተመዝገቡ ብለን የዛኔ ይደውሉልን።
እዛኔ የወልሽ እስከዛ ድረስ ዛሬስ ማዳርዋ በምን አውቄ ነው እንደዚህ ተስፋ አድርጌ የምቀመጠው ማለት ነው።
አዎ ግን ወረፋ ያዙ አዎ፣ ሰዎች አሉ።
አዎ።
አንዱን ከሌላው አሁን ማስቀደም አንችልም እና ከቤት አንድ- ቤት የላት፣ ከልጅ ልጅ የላት፣ እህም ገብቶኛል።
አዎ፣ ከእናት እናት የላት፣ እሱም እናት የለው፣ እሱም እሷም እናት የላት። በቃ
ያው ግን አሁን እናቴ ወረፋ ያዙ ሰዎች አሉ። ምዝገባ አቁመናል። ለጊዜው ምንም ማድረግ ስለማልችል ነው።
እሺ እንግዲህ እሺ እሺ እሺ